Hello? Hello?
Hello
Hello? ልጅ ምን ልታዘዝ?
እ?
ምን ልርገቢ ነው? ምን ልታዘዝ?
አዎ መጫወት ፈልጌ ነበር። እንዴት ነው መጫወት?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ መጀመሪያ ትደውያለሽ።
እሺ
Hello
Hello
ምን ልታዘዝ? ምን ልርዳው? ቴሌቪ ነው።
መጫወት ፈልጌ ነበር።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ደወልሽ አይደል መጀመሪያ?
አ
ከዛ ሰባ ቁጥር ተጭነሽ አማርኛ አድርጊ።
እሺ ሶስት ቁጥር ላይ ለመጫወት የሚለውን ምረጭ።
ከዛ
ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
አዎ
ከዛ ሶስት ቁጥር ላይ ሁለት ቁጥር ላይ እ፣ ጥያቄና መልስ በትኬ- ኮይን ትገዣለሽ። ከሁለት ብር ጀምረዋል።
እሺ
እ፣ የእድል ጨዋታ አንድ ቁጥር ላይ ትመዘገቢያለሽ። ትኬት ይገባልሻል።
እሺ አመሰግናለሁ።